ጤና ይስጥልን በሽቱ ቤት
hello
hello
ብር withdraw አድርገን ወደ ባንክ አልገባልን
ስንት ብር ነው?
ሶስት መቶ ብር
ሶስት መቶ ብር አ፣ እሺ፣ አንዴ ጠብቀኝ።
በዚህ በደወልኩት ስልክ ነው እሺ፣ withdraw ነው አይደለ?
withdrawal ወደ ባንክ
እሺ፣ በሳንቲም ፔይ ነበር ያረካው?
እ እ በሳንቲም ፔይ ወደ ቴሌ ብር
አይደለም ወደ ባንክ ነው commercial ወደ ባንክ ነው። ስለዚህ በ- በቻፓ ወደ ባንክሽ ይልክ። ሶስት መቶ ብር አ አ
ዮሐንስ ነው ዮሐንስ አርጋታ አ አ እኮ ወደ ንግድ ባንክ account process ላይ ስለሆነ ነው። እሺ ይገባል። ከቻፓ ወደ ባንክ ሲሆን ትንሽ process ሲያደርግ ይቆያል። ለዛ ነው እንጂ ይገባል። ወደዚህ ወደ አዘዝከው ባንክ ትንሽ ጠብቅሽ። እናመሰግናለን።